በተለየ ፍቅር ልቤ በጣም ተመርዞ እጅግ ደስ ይለኛል። ወደ ሀረር ወደ ሀረር ጉዞ በተለየ ፍቅር ልቤ በጣም ተመርዞ እጅግ ደስ ይለኛል። ወደ ሀረር ወደ ሀረር ጉዞ እጅግ ራቅ እንጂ ከሸዋ መንገዱ የሚወደድ ሞልቷል ሀረርጌ ከሄዱ ከሄዱ ልቤ ተቀስቅሷል። አታንሱብኝ ሌላ እጓዛለሁ ሀረር ብርቱካን ልበላ ብርቱካን ልበላ አገር አላየሁም እንደ ሀረር ምቹ አየሩ ጥሩ ነው። እንኳንስ እንኳን ወጣቶቹ አንድ ቦታ ስቆም ይረበሻል ሆዴ ወደ ሀረር ልጓዝ ካልቀረስ ካልቀረ መሄዴ አገር አላየሁም እንደ ሀረር ምቹ አየሩ ጥሩ ነው። እንኳንስ እንኳን ወጣቶቹ እንኳንስ በባቡር ስንቅ በኪስ ተይዞ በእግርም ቀራ ያሰኝ ወደ ሀረር ወደ ሀረር ጉዞ